ጤና ይስጥልን BGI ኢትዮጵያ ህይወት ነኝ እባክዎን ልርዳዎ?
hello ጤና ይስጥልን ደንበኛችን እባክዎን ልርዳዎ? እግዚአብሔር ይመስገን።
ቡራዩ ላይ ማሽን ተበላሽቶ ነበረ።
እሺ
ያው ስደውል አይነሱም ምናምን አሉ።
ምን አሉ?
አስራም ደውሌ ደንበኛችን ነበረ።
ምን አሉ? ምን ተ- ምንድን ነው ያሉት? ይመጡላችኋል።
አሰፋ በቀለ
የ BGI ID ዎትን ይንገሩ።
የ BGI ንገሩ።
BGI ID
የ BGI ID አ TIN number ነው።
ትናንትና ትናንትና ነው ያስመዘገቡት እኛ ጋር
ትናንትና ተደውሎ ነበር። ያው እዚህ ደውለው ነበር አይደለ?
አዎ፣ እሺ እሱን ያስመዘገቡበትን ስልክ ቁጥር ይንገሩ።
እሺ እሺ TIN number ሁለት ዜሮ ሰማንያ ስድስት
ደንበኛችን TIN number ሳይሆን እሺ እዚህኛ- ያቀርኩ አልተመዘገበም።
ትናንትና እዚህ እኛ ጋር ደውሎ አስመዝግበው ነበር አይደለ?
ከልጅ ወደ ለምሳሌ ከልጅ ወደ
ይንገሩኝ። እሺ TIN number ዎትን ይንገሩኝ።